Mitchell.
Hello?
Hello?
Andy Tawata tera security room for December.
Eh?
Andy Tawata ወርዳ
እሺ ካ- ካሸር ኮዱን ንገረኝ። እም? ካሸር ኮዱን ታውቀዋለህ አይደለ? የትኬቱ? እሺ እሱን ትነግረኛለህ። እሺ Hello፣ እሺ cashier ኮዱን ንገረኝ። እሺ ስንት? ድምጽ ይቆራረጣል። Hello፣
Hello እሺ ንገረኝ። አሁን
አንድ አንድ
ዜሮ እሺ
ዘጠኝ
ዘጠኝ
አራት እሺ
ሁለት እሺ ስምንት ዜሮ እሺ ስድስት
እሺ update ሆኖልሃል። እ፣ አምስት ይሞተውብሃል። እሺ
እ
lost ነው ትኬቱ፣ lost ነው። እሺ update አድርጌልሃለሁ።
እሺ ይሄን ነገር
ሌላ አለክ?
አዎ እሺ ንገረኝ።
አንድ
አንድ ዜሮ
እሺ አንድ ዜሮ
ዘጠኝ ዘጠኝ ስድስት እሺ ስድስት እሺ ሁለት ስድስት ስምንት
ሎስት ነው አባ
እ ሎስት ነው ሎስት ነው የምሽ
እሺ
እሺ ወይ ዳኒ ወይ ዳኒ የታመ